ጤና ይስጥልኝ ሄሎቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጠት?
ሰላም ነው እግዚአብሔር ይመስገን።
አለን አለን። የትኬት ቪዛ ለማወቅ እንትን የትኬት ለማወቅ ነበር ብር መጠን የትኬት ዋጋ እሺ፣ ወዴት ሀገር?
ሮማኒያ ሀገር ሮማንያ?
አ፣ እሺ እ፣ መች ነው መሄድ የፈለጉት?
ቢያንስ የዛሬ ሳምንት ምናምን የዛሬ ሳምንት።
አ፣ እሺ መሄጃ ብቻ ነው ወይስ ደርሶ መልስ?
ያው መሄጃ ብቻ ነው እንጂ መሄጃ። እሺ በስንት ማለት ነው? በሳምንት ነው ያሉኝ?
አ፣ የዛሬ ሳምንት የዛሬ ሳምንት። እሺ አንዴ መስመር ላይ ቆዩን፣ እያየሁት እያየሁት ነው። እሺ ይቅርታ፣ ሲስተም እያስቸገረ ስለሆነ ችግር የለም።
እሺ